ጤና ይስጥልኝ ቤት ቤት ሆኖ ነው የማስቀምጠው።
እንትን አብርሃም ገዛኝ ከባሌ ጎባ
መልኬ
አብርሃም ገዛኝ ከባሌ ጎባ እንትን ውሉን ማቋረጥ ፈልጌ ነበር።
ምን ነው አብርሃም በሰላም ነው?
በሰላም ነው። እንትን የሆነ ችግር አጋጥሞ እሺ አብርሃም ኬት ነው ያልከኝ?
እ?
ባሌ ጎባ።
ባሌ ጎባ በዛኛው ሳምንት ውስጥ ነበረ ስራ ያቆምኩት። እስከ ዛሬ ሂሳብ አልሰሩልኝም።
Okay እሺ። ቆይ ሳምንት ሆኗል ካቆምክ?
አዎ ሳምንት አልሰሩልኝም።
እሺ ይሄ ነው እንዴ ስልክ?
ስልኬ አስራ ዘጠኝ ዜሮ ዘጠኝ እሺ 0919 ዜሮ ዘጠኝ ዜሮ ስምንት ሰላሳ ስምንት
1908 ሰላሳ ስምንት
አንድ ቁጥር ይጎላል መሰለኝ። እስቲ አንዴ ደግመህ ንገረኝ። 09 ዜሮ ዘጠኝ አስራ ዘጠኝ እሺ ዜሮ ዘጠኝ እሺ ዜሮ ስምንት ሰላሳ ስምንት
እሺ። የት ነበር shop ኡ? እዛው ነው ባሌ ጎባ ነው።
ባሌ ጎባ እዛው virtual ነው virtual ማን ነበር የሚለው ስሙ? የ shop ኡ virtual ስም?
ኬን ነው አ- አ- አ- በማን- ውቤ ምን ነ- ውቤ ስንት ው- ውቤ ነው ውቤ ስንት ነው?
አንድ ሁለት ሶስት ነው መቶ ሀያ ሶስት አ- እሺ በቃ check እናደርገዋለን። እሺ እና እደውልልሃለሁ መልሼ።
እሺ እሺ እሺ አብራ